ሄሎ ሄሎ ቁንብላችሁ እንዴት ነው? ሰላም ነው ወይ ተስፉ እንዴት ነህ?
ሰላም ነው አለሁ ለማለት ነው።
አለን አለን። ምንድን ነው የተበላሸብን?
እንትን እኮ ኮምፒውተር PC ተበላሽቶብኝ እሺ አዲስ እ, ገጥሜ ነበርና አ፣ እና ኢንዴክስን ላክልን ነበረ።
ምን የቲቪ ኮምፒውተር ነው የ cashier ኮምፒውተር ነው?
የ cashier ነው። cashier one lock አድርጎብኝ ነበር።
cashier ሯ lock አድርጎብህ ነው?
lock አድርጎ ሳይሆን ኮምፒውተሩ ተበላሽቶ አዲስ ነው ይዤ የመጣሁት።
እሺ እኮ ምኑ game ኡን ልጫንልህ? game ኡን እ?
link ኡን game ኡን ምናምን ነው።
ነው የምትፈልገው?
እ?
link ኡን ምናምን ነው የምትፈልገው?
አዎ ምንም እንትን ቢትማን ምናምንም የለውም።
OK በቃ ችግር የለም። ላክልኝ። እሺ እንደው ይሄ እሺ እሺ እና ተስፉ cashier ስንት እንደሆነ ንግል ጻፍልኝ እና cashier የሶስት one- ጻፍልኝ እሺ